ನಮಸ್ಕಾರ ಜಾಣ ಎಲ್ಲಿದ್ದಾರೆ
ಹಲೋ ಜಾಣ ಇಲ್ಲ
ಹಲೋ ሄሎ አቤት ተደውሎብኝ ነበረ ወደ ሰባ አራት መጨረሻ የዮሐንስ ምን?
ንጋቱ ስም ዮሐንስ ንገረኝ።
ንጋቱ ዮሐንስ ንጋቱ ንጋቱ አ፣ አዎ።
ደውሎ ነበር አይደለ አ፣ አዎ።
እኛ ኤስተም እዛ አካባቢ ያለው ማን ነበረ
ምኑ
እዛ አካባቢ እኛ ተወካይ ነበረ
እዛ አካባቢ ቤቴ ችግር ነበር የደወልኩልህ ይሰማሃል